ሰላም ጤና ይስጥልን ቤት ቤት ሞገስንማ ጨርሷል። ቴሌግራም እ ሞገስን ጨርሷል። ይኸው ብላና ቴሌግራም ላይ እ ሄሎ
ልኬለታለሁ። ግባና ያው በይው ዳውንሎድ አብዞት ነበረ።
ኦኬ ለተስሽ ነው የላክለት አዎ አዎ ማን ልበል አንተን ይቅርታ ሞገስ ሞገስ አ እሺ ሞገስ ልኬልሃለሁ አ
እስኪ ያው አልነካሁትም በይው አልነካሁትም ያው
መሞነካካ እንዳይለኝ
አይልህም እጄ ላይ ብያለሁ። ይኸውልሽ እጄ አሁንም ወደ ላይ ነው።
አይ አይልህም አዎ አልነካም። የሆነ ነካ ይለኛል። አትሄድ እናንተም በጣም ነበር ተለክለን ናቸውን ስላ
ተስሽ ልዝጋው እሺ accept በለው እሺ እ አሁን ሲመጣ accept በለው መጥቷል። እሺ ይኸው እሺ accept በለው ብየዋለሁ።
በቃ check ያደርግልሃል እሺ እሺ እሺ አባቴ